ሄሎ ሄሎ ሀብታሙ
ወይ ከበርቃ ኦር የያዝከውን ኦርደር ጨረስከው እንዴ?
የቀደሙን እ
ቆየው እና ለምንድን ነው ያልደወልከው? እኛ እኮ መልስ ልንል ስንደውልልህ ራሱ ስልክህ አይሳ አያም አይ ሚን አታነሳም። ሲቀጥል ደግሞ አግኝተሃት ከሆነ አግኝቻት ለምን አላልከንም?
ትንሽ እኔማ ወንቴን ለመጨረስ እንጂ ዝም ብዬ ወንቴን ካልጨረስኩ ብዬ እኮ ነው ያልደወልኩት።
ግን መናገር ነበረብህ። እሺ ሀብታሙ፣ ለማንኛውም ከጨረስከው እሺ፣ ጥሩ ነው።
እሺ ይቅርታ።